ሄሎ
ሄሎ ጤና ይስጥልን።
ጤና ይስጥልን። Donkey Tube ነው
ወጌሻ ለመመዝገብ ነበር።
ይቻላል። ስማው ማን ልበል?
እ፣
ማን አሉኝ?
ጸሎት ጸሎት።
ይቅርታ። ጸሎት።
አዎ እሺ፣ ጸሎት ማን?
ተገኔ
ከየት አካባቢ ነበር የደወሉሉ?
እም፣ አዲስ አበባ ስድስት ኪሎ
እሺ፣ በአካል ነው ኦንላይን ለመማር ያሰባችሁት?
አይ በአካል
እሺ የሶስት ወር ኮርስ ነው። በሳምንት ሁለት ቀን ከአስራ አንድ ሰዓት ተኩል እስከ አንድ ሰዓት ተኩል CMC CMC ሚካኤል Economics Association አዳራሽ ላይ ነው class ኡን የምትሰጠው። ለዚህ የምናስከፍለው በ credit hour ሰባት መቶ ሀምሳ ብር ነው። አጠቃላይ የምትሰጠው credit hour ደግሞ ሀያ ነው።
በ credit hour ስንት? ሰባት መቶ ሀምሳ ብር ሰባት መቶ ሀምሳ ብር ነው።
እ፣ ሰዓቱ በዛ ሰዓት ብቻ ነው የማታ ብቻ አዎ ነው?
ኦንላይን ግን አለን።
okay።
hello አብን
ኦንላይን አለ።
እም፣ እሺ በቃ መልሼ ልደውል ሰዓት እሺ ይችላሉ። በማንኛውም ሳት ደውሉልን። እናመሰግናለን።